ሄሎ ጤና ይስጥልኝ መንግስት ቤት
አመስጥልን አቮካዶ ላይ ቢያንስ ቀድሜ ይዤው
እሺ እየሰማሁ እየሰማሁ
አቮካዶ ላይ ይዤ ቢያንስ ባላንሱ አልፈጠረልኝም እና ምንድን ነው ካሻቱ ብለዋል
አዎ እሺ የኔትወርክ ኮኔክሽን አሪፍ ካልሆነ ያለበት ቦታ የሲስተሙ ላይ የሚሄደውና አንተ ካሻቱ ያልክበት ሰዓት ሊለያይ ይችላል አንድ ላይ ነው አይ በዛ ይሆናል አንድ ጊዜ ብቻ አይደለም ቢያንስ ሶስት ማለት ነው
ገባኝ አሁን cash out ስትለው ምንድን ነው የሚልህ
እ cash out ስትለው cash out የምትለዋን በስትጫናት ምንድን ነው የሚልህ
time out ምናምን ይላል ምን አልከኝ time out
ቢያንስ ገን- ከቆይታ በኋላ እንደዚህ ላይ ገና ሳይጀመር ነው time out የሚለው ወይስ already መብረር ከጀመረ በኋላ time out የሚልህ ከቆጠረ አይደለም እንደ ከቆጠረ በኋላ ያዝኩ ከያዝኩ ቢያንስ ቢቀድመኝ ችግር የለም ቆ- ገባኝ ቆይቶ ስቴጅ ስቴጅ ታይም አውት የሚልህ ከ- መብረር ከጀመረ በኋላ ነው
አይደለም መቁጠር ጀመረ አይደለም ገና ሳይጀምር
ጀምሮ የቅ- መቁጠር ጀምሮ ከዛ በኋላ ቢያንስ ያዝኩት። ከዛ ከያዝኩ በኋላ ብዙ ከቆጠረ በኋላ ነው ቢያንስ ታይም አውጣለኝ ነው እንደ ለምንድን ነው እንደዚህ ነው
እስኪ አሁን እ፣ መብረር ጀመረ አይደለ cash out ስትለው ነው stage time out እያለ ያለው አይደል